የዘጠኝ ሰለም ደስ ቤት ቤት ነኝ ሰላም ነው አለ እንዴት ነው?
ዊዝዶር አድርጌ ያልደረሰኝ ነገር
ስንት ብር ነው እንደማይ?
አንዳንድ አንድ ሺህ- አምስት ሺህ ብር አምስት ሺህ ብር አዎ። በዚህ አይደለም የቁጥሩን ንገርሽ አዎ ስልክ ቁጥሩን ንገረኝ።
ሀያ ሰባት ሀያ
ዜሮ ዘጠኝ ሀያ ሰባት ሀያ እሺ ዘጠና ሰባት ሰማንያ
ስንት ብር ነው
አንድ አንድ ሺህ ብር አምስት ጊዜ አምስት ጊዜ አሁን ነው ያረከው?
ማታ
በቃ approve አደርግልሃለሁ። መልካም ቀን እሺ።
ወይ